ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችንን እናሰማለን። በዛሬ ዝግጅታችን በዶክተር ሃራልድ ናይስትሮም ተደርሶ በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ የተተረጎመውን የተደበቀው ማስታወሻ መጽሐፍ ትረካ ክፍል ሁለት እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ። በአሜሪካን ሀገር እየታተመ የሚሰራጨው ኒውዮርክ ታይምስ የተባለው ጋዜጣ ዘጋቢ በሰሜን ኢትዮጵያ ባለች ፈንዲቃ በተባለች መንደር ቆይታ አድርጎ የታዘበውን በዘገባ መልክ አስፍረዋል። ዘጋቢው አንድ የወያኔ አገልጋይ የሆነን ግለሰብ የሚያከናውነውን ተግባር በዝርዝር በመዘገብ የወያኔ አገዛዝ የዘረጋው አንድ ለአምስት የቁጥጥር መዋቅር በገጠሩ ሕዝብ ላይ ምን ያህል አፋኝ እንደሆነም አጋልጧል። አገዛዙ የተለያየ ጥቅማ ጥቅሞችን በመስጠት እንዴት መረጃ አቀባዮችንና ሰላዮችን እንዲሁም ፖሊሲ አስፈጻሚዎችን እንደሚመለምል ዘርዝሮ አቅርበዋል። የወያኔ ምልምሎች በአካባቢው ላይ ራሳቸውን የአካባቢ መሪ፣ ዳኛ፣ ታክስ ሰብሳቢ፣ በአጠቃላይም የበላይ ተቆጣጣሪ አድርገው ከመንቀሳቀሳቸውም ሌላ የወያኔ ተቃዋሚዎችን እየተከታተሉ የማስፈራራት ካልሆነም ፖሊስ ጠርቶ የማሳሰር ወይም የማስገደል ተግባር እንደሚያካሂዱ ዘግቧል። በየገጠሩ የሚገኙ የወያኔ ጆሮ ጠቢዎች ያገዛዙ የተለያዩ ፖሊሲዎች ተግባራዊ እንዲሆኑ መሳሪያ ከመሆናቸውም በላይ እንደ ማዳበሪያ አይነቱ ሸቀጥ አርሶ አደሩ በግድ እንዲገዛ የሚያስገድዱ ናቸው ብሏል። እነዚህ በወያኔ የሚመለመሉ ሰላዮች የተለያዩ የወያኔን ፕሮፓጋንዳ በማሰራጨት ድጋፍና ተቀባይነት እንዲኖረው ከመጣራቸውም በላይ በሰፊው ምልመላ እንደሚያካሂዱም ዘርዝሯል። ጋዜጠኛው ቄሶች ሳይቀሩ የሚመለመሉ መሆናቸውን ገልጾ ቄሶችን በበኩላቸው ወደ ወያኔ ድርጅት የሚገባ በሰማይም ሆነ በመሬት የተቀደሰ ይሆናል በሚል መልእክት አዘል ቀስቀሳ በማድረግ በተራቸው ላገዛዙ አባል የሚሆኑ ሰዎችን እንደሚመለምሉም አጋልጧል። ባለፈው ዓመት ነሐሴ 13 ቀን የነ አቶ በቀለ ገርባ ጠበቃ በጠየቀው መሰረት የወያኔው ኃይለማርያም ደሳለኝ፣ አባዱላ ገመዳ፣ ለማ መገርሳና ሌሎችም የወያኔ ባለስልጣኖች ለምስክርነት እንዲቀርቡ መወሰኑ ይታወቃል። ሰኞ ውሳኔውን ከሰጡት ዳኞች ውስጥ ሁለቱ በሌሎች ዳኞች ተቀይረው የተሰየሙበት ችሎት እስካሁን ድረስ ለምስክርነት መጥሪያው ያልተላለፈ መሆኑን ገልጾ ውሳኔው እንደገና ለህዳር ሰባት የተላለፈ መሆኑ ታውቋል። በተጨማሪም አቶ በቀለ ገርባ በዋስ ተፈተው ይከራከሩ የሚለው ውሳኔ በፌዴራል ሰበር ሰሚ መታገዱ የሚታወስ ሲሆን ይህም አብሮ እንዲታይ ፍርድ ቤቱ ወስኗል። አቶ በቀለ ገርባ በፍርዱ ሂደት ላይ እምነት ያጡ መሆናቸውን ገልጸው ህዳር ሰባት ቀን ወደ ችሎቱ የማይገኙ መሆኑን ተናግረዋል። በምዕራብ ሐረርጌ ሚልካኤ በተባለ ከተማ ሁለት ሰዎች በወያኔ አጋዚ ኃይል መገደላቸውን የዓይን እማኞች ተናግረዋል። ግለሰቦቹ ሁሴን ሀጂ መሐመድና ራሺድ መሐመድ ገለምሶ የተባሉ ሲሆን ለመገደላቸው ምክንያት ሊሆኑ የሚችሉ መረጃዎች እስካሁን አልተገኙም። በሙስና ወንጀል ጥርጣሬ ቅዳሜ በሳውዲ ባለስልጣኖች በተወሰደው የእስራት እርምጃ የሳውዲና ኢትዮጵያ ዜግነት ያለው ሼክ መሐመድ አላሙዲ ከሌሎች ልዑላን እና ከቀድሞና ከአሁን ሚኒስትሮች፣ ሌሎች ባለስልጣኖች ጋር የታሰረ መሆኑ ተረጋግጧል። በአሁኑ ወቅት ሰዎቹ ታስረው የሚገኙት ሪያድ በሚገኘው ሪትስ ካርልተን በተባለ ሆቴል ውስጥ ሲሆን በባንክ የሚገኘው ሀብታቸው እንዳይንቀሳቀስ ይደረጋል ተብሏል። የሳውዲ ባለስልጣኖች ሰዎቹ የተያዙት በሙስና ሰበብ መሆኑንና ለፍርድ እንደሚቀርቡ ይናገሩ እንጂ በተለይ በሀብታቸው የሚታወቁትና ቢሊዮነር የሆኑት ልዑል አዋሊድ ቢን ታላል የታሰሩት ከሳውዲ ባለስልጣኖች ጋር የተለያዩ የውጭ ፖሊሲዎችን ሲቃወሙ በመቆየታቸውና በተለይ በካታር ላይ የተጣለውን ማዕቀብ በማውገዛቸው ሳይሆን አይቀርም ተብሏል። ከሰዎቹ መታሰር ጋር የሚሊሺያ መሪ የሆኑት ልዑል ከስልጣን እንዲወርዱ መደረጋቸውና በአንዳንድ ቦታ ላይ ተመሳሳይ እርምጃ መወሰዱ ከጥቂት ወራት በኋላ የሳውዲ ንጉሥ በመሆን አባታቸውን ለመተካት እየተዘጋጁ ያሉት የሰላሳ አንድ ዓመቱ አልጋ ወራሽ መሐመድ ቢል ሳልማን ስልጣናቸውን ለማጠናከር የወሰዱት እርምጃ ነው ተብሏል። ሁኔታው ወዴት እንደሚያመራና በአላሙዲን ላይ የሚፈጠረው ቀውስ ወደፊት የሚታይ ይሆናል። በኡጋንዳ የሚገኙ ሐኪሞች ላልተወሰነ ጊዜ ስራ ማቆም አድማ ማድረጋቸው ተነገረ። ዶክተሮቹ ስራ ለማቆም የተገደዱት የሚሰጣቸው ደሞዝ አነስተኛ መሆኑ፣ በቂ የሕክምና መሳሪያዎች በአገር አለመኖራቸውና በሙስና ስም ሕገወጥ እስራት በዶክተሮች ላይ የሚካሄዱ መሆናቸውን በመቃወም ነው። ቀደም ብሎ የአገሪቱ ፕሬዝደንት አድማው ከተካሄደ አስቸኳይ ጊዜ አዋጅ እናውጃለን የሚል ማስፈራሪያ ቢሰጡም ማስጠንቀቂያውን በማጣጣል አድማው የተጀመረ መሆኑ ተገልጿል። የላይቤሪያ ጠቅላይ ፍርድ ቤት ማክሰኞ ሊካሄድ የነበረውን የመጨረሻ ዙር ምርጫ ያገደ መሆኑ ታወቀ። ፍርድ ቤቱ እገዳውን የጣለው በመጀመሪያ ዙር ምርጫ ላይ የማጭበርበር ሁኔታ ተፈጥሯል ተብሎ የቀረበውን ክስ የምርጫ ኮሚሽኑ አጣርቶ እስኪያመጣ ድረስ ነው ተብሏል። በላይቤሪያ ለመጀመሪያ ዙር የፕሬዝደንትነት ምርጫ የተወዳደሩት የአገሪቱ ምክትል ፕሬዝዳንት የቀድሞ የአገሪቱ የእግር ኳስ እውቅ ተጫዋችና ሌሎች ፓርቲዎች መሆናቸው ይታወቃል። በጥቅምት ወር መጀመሪያ በተደረገው ምርጫ ማናቸውም የድምፁን 50 በመቶ በላይ ሊያገኙ ባለመቻላቸው ከድምፁ ቁጥር አንደኛና ሁለተኛ ያገኙት ተወዳዳሪዎች ለሁለተኛ ዙር ምርጫ እንዲቀርቡ ተወስኖ ነበር። በምርጫው ወቅት ሶስተኛ ሆኖ የነበረው የሊበርቲ ፓርቲ መሪ ምርጫው የተጭበረበረ መሆኑን በመግለጽ ድጋሚ ምርጫ እንዳይካሄድ አቤቱታ ማስገባቱ ይታወቃል። ጠቅላይ ፍርድ ቤቱ ሰኞ በሰጠው ውሳኔ የምርጫ ኮሚሽኑ የተባለውን ክስ አጣርቶ ውጤቱን እስኪያሳውቅ ድረስ ምንም አይነት ምርጫ አይካሄድም ብሏል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ነፃነትን ልትወልድ ሀገሬ ምጥ ላይ ናት። ለሀያ ስድስት ዓመት ሦስት ጊዜ አርግዛ ነፃነቷን ልትወልድ በምጧ ተይዛ በወያኔ አጋዚ በግፍ በቅጥቀጣ ወልዳ ላፈር ሰጠች ሀገር ያልታደለች። እናም ለአራተኛ ጊዜ አሁንም ምጥ ላይ ነች።
xurriyadeedii siday u dhasho waddankaygu kool bay ku jirtaa
biyya koo bilisummaa dhahuuf ciniinfuu irra jirti ውበቷን አጥፍቶ ወያኔያው ካንሰር ፍሬ እንዳታፈራ ተቀጥቅጣ በዘር ለብዙ ዘመናት ተንጣ ተንጣ ተንጣ ተንጣ መለስ ብሎ ነገ ዞሮ እንዳይመጣ ሀገሬ ምጥ ላይ ናት። በልጆቿ ሕይወት ነፃነት ልትወጣ ነፃነት ትጨኜ ገኘኛ መጥ ጠበጠና ነፃነት ልትወልድ ሀገሬ ምጥ ላይ ናት። በአራቱም ማዕዘን ያላችኋት ስሮች የንጥረ ነገሯ ሙሉ ተከፋዮች እንዳትጨናገፍ እንዳያስወርዳት አብራቿ ሙጡ ትንፋሽ ጉልበት ሆኗት። አቦ ዳር እስከ ዳር ቁሙ ይገላግልሽ በሏት። አገሬ ምጥ ላይ ነች። My country is in labor to deliver freedom yes freedom። ለአስርተ ዓመታት አርግዛው የነበር ነፃነት ልትወልድ የእንግዴ ልጅ ልትቀብር ወያኔን ልታወርድ በቀሩት ልጆቿ እየተደገፈች አቦ ዳር እስከ ዳር ቁሙ ይገላግልሽ በሏት አገሬ ምጥ ላይ ነች።
xurriyadeedii siday u dhasho waddankaygu kool bay ku jirtaa
biyya koo bilisummaa dhahuuf ciniinfuu irra jirti አይዞሽ ውድ አገሬ ልትገላገይ ነው። አፈር ሳር ቅጠሉም አብሮሽ እያማጠ ነው። ከባራ ፈንጊያው ወያኔያዊ ስርዓት ጠዋትና ማታ ልጆቿን እንደ በግ ከሚሸልትባት ልትገላገለው ይህን ክፉ ካንሰር እንዳይበታተናት በሃይማኖት በዘር ታሪኳ እንዳይጠፋ እንድትኖር እንደ ሀገር ለብዙ ዘመናት ተንጣ ተንጣ መለስ ብሎ ዘሮ ደግሞም እንዳይመጣ ምጥ ላይ ናት ሀገሬ በልጆቿ ሕይወት ነፃ ልትወጣ። አዎ ሀገሬ ምጥ ላይ ናት። አዎ በደንብ ልትታረስ አራስ ቤቷ ሆና ጀግና እንደነጠቋት ልታሳድግ ጀግና በዓለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነፃነት አምጣ በክብር ልትታረስ ዳር ድንበሯ ላይ ፈርስ። አዎ ሀገሬ ምጥ ላይ ናት አንድነቷ ሊያብብ ሰላም ፍቅር ሊነግስ ነፃነት ልትወልድ ሀገሬ ምጥ ላይ ናት። ብየኮ ቢልሱማ ረሁፍ ጭንንፉ እረ ጅርቲ ነፃነት ትጨኜ ገኘኛ መጥ ጠበጠና ነፃነት ልትወልድ ሀገሬ ምጥ ላይ ናት። አዎ በደንብ ልትታረስ አራስ ቤቷ ሁና ጀግና እንደ ነጠቋት ልታሳድግ ጀግና በዓለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነፃነት አምጣ ሀገሬ ምጥ ላይ ናት። አቦ ዳር እስከ ዳር ቁሙ ይገላግልሽ በሏት።
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የተደበቀው ማስታወሻ የ1928 1929 ዓመተ ምህረት የኢትዮጵያና ኢጣሊያ ጦርነት መዘክር በዶክተር ሃራልድ ናይስተሮም ተጻፈ። ትርጉም በዶክተር ገበየው ተፈሪና በአቶ ደሳለኝ አለሙ። ሁለተኛ እትም ጥቅምት 2007 ዓመተ ምህረት ክፍል ሁለት በዳባትና ጠገዴ መሃል ያለው ርቀት ወፍ የሚበረው 50 ኪሎ ሜትር የማይሞላ ሲሆን በመካከል ግን ሰፊና ጥልቀት ያለው ገደል ስላለ ይህንን ለማቋረጥ መንገዱ በእጥፍ ይረዝማል። የመጀመሪያ ማረፊያ ካምፓችንን ያደረግነው ቁልቁለቱን ጨርሰን ነው። ወንዙ ድረስ እየተንደረደር የወረድነው ቁልቁለት ከዳባት ከተማ 1200 ሜትር ዝቅ ብሎ ነው። ደራ ይባላል። በእግራችን መውረድ ነበረብን። በዚህ ቁልቁለት በከብት ጫንቃ ላይ የሚመች አይደለም። መንገዱም ቢሆን በየመሃሉ በድንጋይና በገደል ስንጥቆች ይቋረጥ ነበር። ከመጠን በላይ ለተጫኑት አህዮችም አዘንኩ። እንዳይንከባለሉ በፊት ለፊት ሰኮናቸው እየተንፏቀቁ ነው ቁልቁለቱን የሚወርዱት። የጀርባቸው አጥንት ሲንጫጫ ትንፋሻቸው ሲያቃትት መስማት አሳዛኝ ነገር ነበር። ደግነቱ አርፈውና ተቀልበው የሰነበቱ ስለሆኑ ጠንካሮች ነበሩ። ጉዞ ስንጀምር የጫንቃ ወይም የጀርባ ቁስል የነበረው የጭነት ከብት አልነበረም። እንደዚህ አይነት መንገድ ወጥቶ የሚያውቅ ሰው ቁልቁለትን በፍጥነት ለረጅም ሰዓት መውረድ ምን አይነት ሁኔታ እንደሚፈጥር ያውቃል። ጉልበት ይርዳል። ሰውነትም እንዳለ ቁስለት ስሜት ይኖረውና ትልቁም ትንሹም የሰውነት እንቅስቃሴ ሕመም ይፈጥራል። ሰውም ሆነ እንስሶች ሁላችንም ማረፊያ ቦታ ስንደርስ በጣም ቢደክመን አያስገርምም። የሚያሳዝነው ግን ሁለት አህዮች ከጀርባቸው ላይ የብርቱካን ፍሬ የሚያክል እብጠት ተገኘባቸው። ሌላ የሚደረግ ነገር አልነበረም። ሁለት የብረት መተኮሻዎች ለዚሁ ጉዳይ ተብለው ተጭነው ስለሚጓዙ እነሱን በእሳት አግሎ እብጠት ያለውን ከብት አስተኝቶ እብጠቱን በትኩስ ብረት መጥበስ ነው። አሰቃቂ ቢመስልም እንደዚህ አይነቱ ቁስል በጊዜው ፍቱን የሆነ ድርጊት ነው። እብጠቱን በጋለው ብረት በአግድሞሽ ሰንበር እስኪያወጣ ድረስ በመስመር በመስመር እያደረጉ መጥበስ ነው። ወዲያውኑ ሲደረግም ውጤቱ የተሻለ ይሆናል። የጠባሳው እርዝመትና ብዛት እንደ እብጠቱ ትልቅነት ነው። ከብቶቹ ከተጠበሱ ከአንድ ሰዓት በኋላ ለጭነት ዝግጁ ይሆናሉ። ይህ ሁኔታ ህመም የሚፈጥር ቢሆንም የከብቶቹ ጀርባ ተጨማሪ ጉዳት አያሳይም። ቁስሉ በየቀኑ ለብ ባለ ውሃና በሳሙና ከታጠበና እየተጫኑም ቢሆን በደንብ ከተያዘ በሁለት ሳምንታት ውስጥ ጨርሶ ይድናል። የተፈጠረው ጠባሳ ደግሞ ጥንካሬው ይጨምራል። ያጋደለ ወይም ያልተስተካከለ ጭነትን የሚችል ሆኖ እብጠት እንደገና እንዳይፈጠር ይረዳል። እንዲያውም የዚህ አይነት ጠባሳ በጀርባው ላይ ያለው የጋማ ከብት ተፈላጊና ዋጋውም ከፍ ያለ ነው የሚሆነው። ከብቱም አልፎታል ይባላል። መጨለም ጀምሮ ነበር። እኛም ሁለቱን አህዮች አክመን እየጨረስን ነበር። ድንገት የታጠቁ ወታደሮች ከሰሜን አቅጣጫ ወደኛ ሲመጡ አየን። ቁም የሚል ጩኸት ሲያሰሙ ሁላችንም መሳሪያችንን አቀባበል። ደግነቱ ምንም አደጋ አልተፈጠረም። ወታደሮቹ ደጃዝማች አያሌው እኛን እንዲያጅቡ የላኳቸው ነበሩ። እነዚህ ስለመጡ መጀመሪያ አጅበውን የመጡት የፊቱ አራሪ መርሶ ወታደሮች ወደ አለቃቸው እንዲመለሱ ተደረገ። በጠዋት መንገድ ስለምንጀምር የተጫነውን ሁሉን ነገር አዲስ ለመጡት ወታደሮች ማስረከብ ማታውኑ መደረግ ነበረበት። እንግዲህ የተፈጠረውን ውዝግብ ማስተዋል ነው። ኢትዮጵያውያን ክርክር የሚወዱ እንዲያውም በክርክር የተካኑ ሰዎች ናቸው። ከዚህ ቀደም ቁጥር የለሽ ክርክር ሲካሄድ ሰምቼ አውቃለሁ። የዛሬውን የሚያክል ግን አይቼም አላውቅ። የመጀመሪያው ውይይት የአህዮችን ቁጥር በሚመለከት ነበር። ይህ እንኳ የሚያስቸግር አልነበረም። ጠቅላላ ቁጥራቸው በእጅ ላይ ካሉ ጣቶች ቁጥር አይበልጡም። ከአዲሶቹ አጃቢዎች አንደኛው ጠጋ ብሎ ሲመረምር፣ ሁለቱ የተጠበሱ ሆኖ ያያል። ጠባሳውም አዲስ እንደመሆኑ ሽታው እንኳ አልለቀቀም ነበር። የተነሳው ጥያቄ እንዴት የመጀመሪያ አጃቢዎች ከዳባስ ሲነሱ ጤነኛ እንስሳ አልያዙም? አሁን እነዚህ የተጎዱ አህዮችን ዋጋስ ማን ሊከፍል ነው ነበር። አዲስ የመጡት አጃቢዎች ኃላፊነት መውሰድ አልፈለጉም። በሁለቱ ምትክ ሁለት ጤነኛ አህዮች ይሰጡን ብለው ጥያቄ አቀረቡ። የዳባት አጃቢዎች ደግሞ የመከላከያ ክርክራቸው ቁስሉ በግዴለሽነት የመጣ ሳይሆን በመንገዱ ምክንያትና በተጫኑት የጭነት አይነት ነው። ይህ ደግሞ አዲስ ነገር አይደለም። በየመንገዱ የሚፈጠር ሁኔታ ነው። መጠበሱም ቢሆን ጠንካራ ነው የሚያደርጋቸው በማለት አቀረቡ። ክርክሩ ለአንድ ሰዓት ያህል ከቀጠለ በኋላ ግን እኔ ራሴ ገባሁበትና በጽሑፍ የሁሉንም ኃላፊነት እኔ ወስዳለሁ ብዬ አቀረብኩ። ሁለቱን ተከራካሪ ወገኖች የሚስማማ ሐሳብ ስለሆነ በዚህ መንገድ ይሄኛውን ሙግት አስቆምኩት። ትልቅም ሆነ ትንሽ የኢትዮጵያ ወንዶች በሕይወታቸው የሚያስደስታቸው ትልቅ ነገር አለ። ሁሉም ጠመንጃቸውን መወልወል፣ መፈታታት፣ የተፈታቱትን የመሳሪያ ክፍሎች በፀሐይ ወይም በእሳት ማሞቅ፣ እንደገና መልሶ መገጣጠም ይወዳሉ። ይህንን ያለማቋረጥ ለሰዓታት ግፋ ሲልም ለቀናት ቢያደርጉ ደስ ይላቸዋል። የእጅ ብረታቸውን በጣም ስለሚወዱ በፍቅር ዓይን እያዩ ጠመንጃቸውን ይስማሉ። ይህንን ስለማውቅ አዲስ በመጡት አጃቢዎች ተጭነው የመጡት መሳሪያዎች ይፈቱና ይታዩ ሲባል የመጀመሪያ አጃቢዎች መስማማታቸውን ስሰማ አልገረመኝም። ሁለት ፋኖሶች እንዲበሩ ተደረገና መሬቱ ላይ ምንጣፍና ሸማ ተዘረጋ። ከሁለቱም ወገን ወታደሮችና ጭፍሮች ዙሪያውን ተቀመጡ። መሃል ላይ አንደኛው አውቶማቲክ መሳሪያ ተቀመጠ። ቆሜ በትዕግስት የሚደረገውን መመልከት ጀመርኩ። እነዚህ መሳሪያዎች የእነዚህን ጥንታዊ ተዋጊ ጦረኞች ጉጉት ለማስታገስ እንደ መስዋዕትነት ለፍሪዳ ሊቀርቡ ነው። አሁን አሰራሩን እንኳ በውል የማያውቁትን እንደዚህ የተወሳሰበ መሳሪያ መልሰው ይገጥሙት ይሆን ብዬ ማሰብ ጀመርኩ። እንዴት እንደሚያደርጉ ለማወቅም ጉጉት አደረብኝ። ለማንኛውም የብሎን መፍቻ አያያዝ ችሎታ አላቸው። እያንዳንዱን የመትረየስ ክፍል ተራ በተራ ፈቱት። የተፈታውን ክፍል በደንብ እያዩና እየመረመሩ ሸማው ላይ መቆለል ጀመሩ። ሁሉም የሚፈታው ነገር ተፈቶ ሲያልቅ የእፎይታ ትንፋሽ በተቀመጡት ዙሪያ ተሰማ። የተቆለለውን ክምር መሳሪያ በሸማ እንደተጠቀለለ አነሱና ሁለተኛውን ያልተፈታውን መትረየስ ይዘው መጡ። ድንገት ጥርጣሬ ተሰማኝና ለማረጋገጥ ብዬ ሁለተኛውን ከመፍታታችሁ በፊት የመጀመሪያውን መልሳችሁ አትገጥሙም ወይ ብዬ ጠየቅኩ። የተሰጠኝ መልስ ደግሞ የለም፣ እኛ የምናስበው አንተ መልሰህ እንድትገጥመውና መስራቱን እንድታረጋግጥልን ነው የሚል ሆነ። ጥርጣሬ ተረጋገጠ። በሉ አመሰግናለሁ። እንደ ሕፃን ልጆች ከባችሁ ተቀምጣችሁ የማታውቁትን ነገር እንዳሻንጉሊት ስትበትኑ ያመሻችሁት ሌሊቱን በሙሉ እኔ እንድገጥመው ልታደርጉኝ ነው? እናንተ ደደቦች፣ እኔ ሐኪም እንጂ ወታደር መሆኔን አታውቁም። አሃ ፈረንጅ ከፈለገ እኮ ሁሉን ነገር ማድረግ ይችላል። እሱ እንኳ የሚቻል ነገር ነው። እኔ ግን እንዲህ አይነቱን ነገር መስራት አልፈልግም። ይህን አንዱን ብቻ ነው መልሼ ለመግጠም የምሞክረው። ሌሎቹን ግን ሳትነኩ እንዳሉ በመጡበት ሁኔታ ማስረከብ አለባችሁ። ከዚያ በኋላ ማረፍ አለብን። እኔም ብላችሁን ካልሰማችሁ ግን መሳሪያዎቹን እንደተበተኑ ለደጃዝማች አያሌው ታስረክባላችሁ። ያ ደግሞ የሚያስከትለውን ነገር ታውቃላችሁ። ትእዛዝ የተሞላበት ቃሌ ስራውን ሰራ። በሐሳቤ ተስማሙ። ነገር ግን መከራከር ነበረባቸው። በኢትዮጵያ መቃወምና መከራከር ባህል ነው። ይህን የማያደርግ ሰው ከበሬታ ያጣል። የገባሁትን ቃል ለመፈጸም ቁጭ አልኩና መሳሪያውን እንደገና መግጠም ጀመርኩ። ያለኝ የሌለኝን ዕውቀት መጠቀም ነበረብኝ፣ አለበለዚያ የነጭ ስም መጥፋቱ ነው። ያላበኝና ቁና ቁና እየተነፈስኩ ከብዙ መከራና ድካም በኋላ መትረየሱን በነበረበት ሁኔታ መልሼ መግጠም ቻልኩ። አሁን ሄደን ማረፍ አለብን አልኩ። የለም አናርፍም። አሁን ደግሞ ምን ቀረ? አሃ ጥይቱ መቆጠር እኮ አለበት። ይህስ ትክክል ነው። ረስቼ ነው። ለነገሩ ጊዜም መውሰድ የለበትም። በርካታ መጋዜን በካርታ የተቀመጠውን መቁጠር ብቻ ይበቃል። ያገኘሁት መልስ ግን የለም፣ እያንዳንዱን ጥይት ነው የምንቆጥረው። ምን? ከመጋዚኑ ጥይቶች ልንፈለቀቅ ነው? የለም፣ እኔ የምላችሁ በጣም ይበዛል። እያንዳንዱ ካርታ 750 ጥይት ይይዛል። አስር ካርታዎች አሉ። የሚያረካችሁ ከሆነ ሂሳቡን አስቡና ስንት ጥይቶች እንዳሉ ድረሱበት። እኔ ግን ሄጄ ተኛለሁ። ለማንኛውም ለጥበቃ ስል ድሬሰሩን መኝታውን የጥይት ሳጥኖች ላይ እንዲያነጥፍ አድርጌዋለሁ። ከጠዋቱ 11 ሰዓት ሲሆን መንገድ ጀምረናል። ወንዙን ሽቅብ ወደ መነሻው እየተከተልን በርቀት መሄድ ነበረብን። ከዚያም አግድሞሽ በመሄድ ወደ ጠገዴ ተራሮች መውጫ ወደ ሆነው በአንድ ማለፊያ መንገድ ወይም በር በኩል ማለፍ አለብን። መንገዱ ከፍታና ዝቅታ ያለው ሲሆን ጥቅጥቅ ያለ የቀርከሃ ጫካ ማቋረጥንም ይጨምራል። ሳሩም የአራት ሜትር ከፍታ ያለው የዝሆን ሳር ነው። በመንገዳችን አንሰያ የተባለውን ጥርት ያለ ውሃ የሚፈስበትን ወንዝ ዘጠኝ ጊዜ አቋርጠናል። መንገዱ እንደዚህ በየጊዜው የሚለዋወጥበት ጉዞ ደስ የሚል ነበር። ሰውም ሆነ እንስሳ የውሃ ጥሙን በፈለገ ጊዜ ማርካት ይችል ነበር። ድንገት በደም የራሰ የልብስ ብጫቂ በመንገዳችን ላይ አየን። ልብሱ የተገኘበት ቦታ ሳሩ ተደምድሞ የተረገጠ መሆኑ ያስታውቃል። ግብ ግብ የተፈጠረበት ቦታ መሆኑ ምልክት ነው። ብቻውን የእግር መንገዱን ተከትሎ ይሄድ የነበረ ወታደር ነው። ምንም ሳይጠረጥር ጠመንጃውን ትከሻው ላይ አድርጎ ሲጓዝ አድፍጦ ይጠብቅ በነበረ ቀማኛ ጠመንጃውን ተነጥቆ ነው። ከትንሽ ግብግብ በኋላ ወታደሩ ሕይወቱን አሳልፎ ሰጥቷል። እንግዲህ አስከሬኑ ወደ ጉድጓድ ተጥሏል ወይም አውሬ በልቶታል። በኢትዮጵያ እንዲህ አይነቱ ነገር በየጊዜው ይፈጸማል። እንደወጡ ቀሩ ለሚባሉ ሰዎች ምክንያት አንዱ ይህ ሳይሆን አይቀርም። ከቀኑ አስር ሰዓት ሲሆን ከሸለቆው ዳርቻ ደረስን። ከሚቀጥለው ማረፊያ ካምፓችን ለመድረስ ወደ ላይ የአምስት መቶ ሜትር አቀበት መውጣት ነበረብን። ከዚህ ካደርንበት ጋሞ ከሚባል ቦታ ላይ ሆኖ ዙሪያውን ለተመለከተ ሰው ሸለቆውን በውስጡ ከሚጠማዘዘው ወንዝ ጋር ከሸለቆው ማዶ ደግሞ የአባት ተራሮችን ጨምሮ አስገራሚ ትዕይንት ነው። የተለያየ ቅርጽ ያላቸው አለቶችም ይታያሉ። ለምሳሌ አንድ ከተራራዎች አናት ላይ ወጣ ብሎ አንድ ወጥ የሆነ የተሽሞለሞለ የድንጋይ ከፍታ ከተራራው አናት ይጀምርና ቁልቁል ወደ ሸለቆው ይወርዳል። ሸለቆው ሲደርስ ይቋረጥና እንደገና በተቃራኒው በኩል ወደ ላይ ወደ ተራራው ተመልሶ ይወጣል። ከፍታው ከ15 እስከ 20 ሜትር ሲሆን የጎን ስፋቱ ደግሞ ከ3 ሜትር አይበልጥም። የንጉሡ አጥር ተብሎ ይጠራል። አፈታሪኩ እንደሚለው ከሆነ በንጉሡ ትእዛዝ ድንጋዩ እንደ አጥር በመነሳት ንጉሡንና ወታደሮቹን ከጠላቶቹ ከልሎ አስጥሏቸዋል ይባላል። ይህን የድንጋይ ከፍታ በጠገዴ የተራራ ሰንሰለቶች በኩል ከታች ረባዳው ወልቃይት ገብቶ እስኪጠፋ ድረስ ሲቀጥል አይቼዋለሁ። በዓይኔ ማየት የቻልኩትና የተከታተልኩት ይህ የዓለት ከፍታ በግምት ወደ ሰባ ኪሎ ሜትር ይሆናል። የሦስተኛው ቀን ጉዟችን ዳገት ብቻ ነው። መንገዱ ወደ ላይ እያሻቀበ መሄድ ብቻ ነው። አየሩም እየቀለለ መሄድ ጀምሯል። አድካሚና አሰልቺ ነበር። የተቀመጥኩበት በቅሎ መሸከም ስላልቻለ በእግሬ መጓዝ ነበረብኝ። ሁለቱ የተጠበሱት ጋማ ከብቶች ደግሞ አስቸጋሪ ነበሩ። ሙቀቱ፣ ላቡ፣ ወደ ኋላ የሚንሸራተተው የተሸከሙት ጓዝ ሕመም እየፈጠረ ስላስቸገራቸው እየደጋገሙ የተሸከሙትን ጓዝ በእርግጫ እየዘለሉ ወይም መሬት ላይ እየተንከባለሉ እያወረዱ ይጥሉት ነበር። ቀትር ላይ የሦስት ሺህ ሜትር ከፍታ ላይ ያለ አምባ ላይ ወጣን። ከአንድ ሰዓት ጉዞ በኋላም የደጃዝማች አያሌው ካምፕ ነው የተባለ ቦታ ደረስን። ነገር ግን የፈለግኩትን ያህል ብሞክርም ካምፕ የሚባል ነገር ማየት አልቻልኩም። ቦታው ትንሽ ዝቅ ብሎ ለሩብ ኪሎ ሜትር የሚሆን ርቀት ተቀራርበው ባደጉ ትላልቅ ዛፎች የተሞላ ነው። ይህ ካምፕ ከሆነ የሚንቀሳቀሱ ሰዎች ማየት ነበረብን። በዚህ ቦታ ግን ዝር የሚል ነፍስ አይታይም። ይህ ያልተለመደ ነገር ነው ብዬ አሰብኩና ወደ አንደኛው ወታደር ዞር ብዬ ምን ማለት ነው ብዬ ጠየቅኩት። ወታደሩም ወደ አንድ ችፍግ ወዳለ ቁጥቋጦ አቅጣጫ እንድመለከት ጠቆመኝ። በደንብ ሳስተውል የቁጥቋጦው ቅጠሎች እንደ መድረቅ ያሉ ስለነበር ከሌሎች ለየት ያለ ነው። ከቁጥቋጦው ብቅ የሚል ነገር አይታይህም ብሎ ጠየቀኝ። አሁን በግልጽ የጠመንጃ ፈሙዝ ታየኝ። ያ የአየር መቃወሚያ ነው። ለመሰወር ነው እንደዚያ የሆነው። ዙሪያውን ካስተዋልክ እንደሱ የመሰሉ ቁጥቋጦዎች በብዛት ታያለህ አለኝ። ከዚያም ጨምሮ ሲያብራራልኝ በቀን ብርሃን ምንም አይነት እንቅስቃሴ ማድረግ ፈጽሞ የተከለከለ ነው። ሰውም ሆነ እንስሳው ጫካ ውስጥ መደበቅ አለባቸው። የጥልያን አውሮፕላኖች መምጣታቸው ስለማይቀር አስቀድመው እንዲያውቁብን ወይም እንዲያገኙን አንፈልግም። በእኔ መሪነት በሁለት ረድፍ ተሰለፍን። በዛፎች ስር ለስር ተራምደን ዋናው ካምፕ ደረስን። ወታደሮች በሁለት ረድፍ ተሰልፈው በተጠንቀቅ ቁመው እየጠበቁን ነበር። ጡሩምባ ተነፋ፣ ስጦታም ከተሰጠን በኋላ ሰወር ብሎ ወደ ተወጠረ ደጃዝማች አያሌው ተጋድመው ወዳሉበት ድንኳን ውስጥ ገባን። ምዕራፍ አራት ሰላም በካምፕ ውስጥ ከዚህ በፊት በአዲስ አበባ በተለያዩ አጋጣሚዎች ደጃዝማች አያሌውን ባያቸውም ትውውቅ አልነበረንም። ስለዚህ የዚህ የመጀመሪያ ግንኙነታችን ስነ ስርዓትና ትህትና በተሞላበት ሁኔታ አጭር ነበር። መቆያዬ ወደ ሆነው ድንኳን አሳዩኝ። ከላዩ በዛፎች ቅርንጫፎች ተከልሎ የተተከለ ትንሽና ደስ የሚል ድንኳን ነው። ሌላ ድንኳን ደግሞ ወደ ቁጥቋጦዎች ጠጋ ብሎ ለድሬሰሩና ለሕክምና ቁሳቁሶች እንዲሆን ተብሎ ተተክሏል። ጺሜን ከተላጨውና ከታጠብኩ በኋላ የካምፑን ዙሪያ ለማየት ወጣው። ድንኳን የተፈቀደው ለመኮንኖች ብቻ ስለሆነ የድንኳኖች ቁጥር መጠነኛ ነው። ጫካው ውስጥና በየዛፎቹ ስር ግን በቅጠል የተሰሩ ትንንሽ ጎጆዎች በሚያወሩና በሚስቁ ወታደሮች ተሞልተዋል። የሚያጸዱ ወይ ደግሞ በትንሽ የድንጋይ ወፍጮ ላይ የሚፈጩ ሴቶችም አሉበት። በቅሎ ፈረስና አህዮች ደግሞ የታጨደላቸውን አረንጓዴ ሳር እያኘኩ ባጭር ባጭሩ ታስረው ቆመው ይታያሉ። ለቋንጣ የሚሆን የሥጋ ዝልዝል ደግሞ በየቦታው ተንጠልጥሎ ይታያል። ሁሉም ነገር የሚመች ይመስላል። በጠቅላላው ካምፕ ውስጥ የተረጋጋ መልካም ምኞት ስሜት እንዳለ ይሰማኛል። በካምፕ ውስጥ እየተዘዋወርኩ እያለ የምልክት ጥሩምባ ተነፋ። ወዲያውኑ ካምፕ ውስጥ ሕይወትና እንቅስቃሴ መታየት ጀመረ። ወታደሮቹ፣ ሴቶች፣ አገልጋዮች ከተደበቁበት ቦታ ወጡ። የታሰሩት እንስሳትም ተለቀቁ። ቀደም ሲል ያናገርኩት ወታደር ከቀኑ 11 ሰዓት በኋላ የጣሊያን አውሮፕላኖች በአየር ላይ ጥቃት ስጋት የለም ብሎ ነገረኝ። ስለዚህ አሁን ወጥተው እንጨት መልቀም፣ ውሃ መቅዳት፣ ለከብቶቹም ሳር ማጨድ ይችላሉ። በተጨማሪም ካምፕ ውስጥ እንደፈለጉት መንቀሳቀስ ይችላሉ። ለሚቀጥለው ቀን የሚሆነው ምግብ በሙሉ ዛሬ ማምሻውን መዘጋጀት አለበት። በጠዋት ቡና ብቻ ነው የሚፈላው። እሱም ቢሆን ፀሐይ ሳትወጣ ነው። በምንም አይነት በቀን እሳት አይነድም፣ ምክንያቱም ጭሱ ከሩቅ በአየር መታየት ስለሚችል ነው። እንደምታውቀው እሳት ባለበት ሁሉ ጭስ አለ በማለት ወታደሩ ተናገረ። እንደዚህ ያለ የተጠናከረ ጥበቃ ሁኔታ በኢትዮጵያውያን መዘጋጀቱ አስገረመኝ። ከዚህ በፊት የአውሮፕላን ጥቃት ደርሶባቸው አያውቅም። ለመሆኑ ማን ነው ይህን ያስተማራቸው ብዬ ጠየቅኩ። ጀግናው ጌታችን ደጃዝማች አያሌው የሚል መልስ ተሰጠኝ። እኛ የምናውቀው ነገር የለም። አውሮፕላን የሚባል ነገር እንኳ ገና አላየንም። ነገር ግን አለቃችን እንደሚያውቀው ስለምናውቅ የታዘዝነውን መፈጸም ነው። ዋ ትዕዛዙን ለማያከብር ሰው ከሙሉ ጦር ፊት አርባ ጅራፍ ነው የሚወርድበት። ደጃዝማቹን እየወደድኳቸው መጣሁ። ጉልበትና ጥንካሬ ያለው አንድ አበሻም አለ አልኩ። እንግዲህ የቁርጥ ቀን ሲመጣ ወደ ኋላ ሳይሉ ገትረው የሚይዙ ሰው መሆናቸውን ደግሞ እናያለን አልኩ። የቁርጥ ቀን ሲመጣ መሸሽ እንግዳ ነገር አይደለም። አንድ አገልጋይ ልጅ መጥቶ ወደ ደጃዝማች ድንኳን እንደተጠራው ነገረኝ። ደጃዝማች አልጋቸው ላይ ግማሽ እንደመቀመጥ ብለው ከፊት ለፊታቸው ጠረጴዛ ተቀምጦ አየኋቸው። ወዲያውኑ ምርመራ እንዳደርግላቸው ጠይቄ ተፈቀደልኝ። ምርመራው እንዳለቀና መድኃኒቱም ተሰጥቶ እንደጨረስ እጃችንን ታጠብንና ወደ ምግብ ገበታ አመራን። የሚገርም የምግብ አይነት ነው የቀረበው። አውሮፓዊ እንደመሆኔ ምንም አውሮፓን ባያዩና ለስልጣኔ የራቁ ቢሆንም ለኔ የሚሆን የፈረንጅ ምግብ ማዘጋጀት እንደሚቻል ለማሳየትም ነው። ለካስ ከጣሊያኖች ቤት ይሰራ የነበረ አገልጋይ ያየውንና የተማረውን የአውሮፓ ምግብ እንዲሰራ ሙሉ ፈቃድ ተሰጥቶት የሚያውቀውን የምግብ አይነት በሙሉ አዘጋጅቷል። የምግቡ አይነት ደግሞ በሚቀጥለው ተራ ቀረበ። የዶሮ ስጋ፣ ሰርዲን በዘይት የተጠበሰና ከጎመን ጋር የተዘጋጀ፣ የሩዝ ቅቅል ከተምር ጋር፣ የተቀቀለ የበሬ ስጋ ከሩዝና ከድንች ጋር፣ የታሸገ ሳልመን ከተቀቀለ ካሮት ጋር፣ ሌሎችንም ጨምሮ በመጨረሻም የታሸጉ የተቀላቀሉ ፍራፍሬዎች ነበሩ። የምግብ አምሮትም ስለነበረኝ ከቀረበው ሁሉ እየቀማመስኩ ምግቡን ያዘጋጀውን ሰው እያመሰገንኩ የበላሁትን በጥሩ የጣሊያን ወይን አወራረድኩት። ከዚያም ቀስ ብዬ ጋባዤን የኢትዮጵያ ምግብ እንድቀምስ እንዲፈቀድልኝ ጠየቅኩ። እንዴታ፣ ምን አለበት፣ ነገር ግን ከወደድከውና ከቻልከው ነው ተባልኩ። በሚገባ አልኩ። ቀጠል አድርጌም ሌላ ነገር ሳይሆን እንጀራና ወጥ ነው የምበላው። ብዙ ጊዜ ደጋግሜ ስለበላሁት እንደምወደው የእውነቱን ተናገርኩ። ከዚያ በኋላ አልፎ አልፎ ካልሆነ በስተቀር የፈረንጅ ምግብ እንዳይሰራ እኔም የአበሻ ምግብ እንድበላ ተስማማን። ተመግበን እንደጨረስን ደጃዝማች ሻምፓኝ ከፈቱልኝ። እንኳን ደህና መጣህ አቀባበል ነው። ቀጥሎም የአገሩን ቋንቋ መቻሌ የአገሩን ባህል በማክበሬ በጣም የረኩ በመሆኑ ደስ ያሰኛል አሉ። ምክንያቱም አስራ አምስት ሺህ ከሆኑት በእኔ ሰዎች መካከል እንግድነት አይሰማም በማለት ገለጹ። እኔም ከልባቸው እንደተናገሩ ነው የተሰማኝ። ወደፊት በስንት መከራ የሚፈተሸው ወዳጅነታችን በዚህ ምሽት ተጠናክሮ ነው የጀመረው። እኩለ ሌሊት እስከሚሆን ቁጭ ብለን በጋራ ስለምናውቃቸው ሰዎች ማውራት ቀጠል። እጃዝማች በአዲስ አበባና በውጭ ዓለም የሚሆነውን ማወቅ እንደሚፈልጉ ግልጽ ነው። ስለ ሁኔታዎች ያላቸው ዕውቀትና ግንዛቤ የሚገርምና ከአንድ ኢትዮጵያዊ ከሚጠበቀው በላይ ነበር። የተለያዩ ጥያቄዎችን እያነሳን ስንወያይ ደስተኛ ነበርኩ። ለመሄድ ስነሳም ስለ ካምፑ ምን አስተያየት እንዳለኝ ጠየቁኝ። አስገራሚ ነው። እንደ እውነቱ ከሆነ እንደዚህ አይነት ዝግጅት አልጠበቅኩም አልኩኝ። መልካም አየህ አሉ። እነዚህ ዕውቀት የሌላቸው ወታደሮች ስለ ዘመናዊ ጦርነት የሚያውቁት ነገር የለም። ቦምብ ከሰማይ ሲጣል አይተው አያውቁም። ቦምብ የሚያደርሰው የጉዳት መጠን ምን ያህል እንደሚሆን ግምቱም የላቸውም። ሐሳብ የላቸው ግድ የለሽም ስለሆኑ እንግዲህ በእኔ ነው የሚተማመኑት። ኃላፊነቱ የኔ እንደመሆኑ መጠን የግድ ኃይለኛ መሆን አለብኝ። በጠላት አስቀድሜ ሳልታይ የጦር ግንባር መድረስ እንዳለብኝ ትረዳለህ። አዎ፣ ግን ይህን ያህል ቁጥር ያለው ሰራዊት ከሴቶች ከልጆችና እንስሳቱን ጨምሮ ሳይታይ እንዴት ነው 250 ኪሎ ሜትር ርቀት የሚጓዘው? አልኩኝ። መሄድ አለበት። እናም ይሄዳል። አጭር መልስ ነበር። ተሰናብቼ ወደ ድንኳን ያመራው። ይህ ብልህና ጠንካራ አበሻ ሰው አስደንቆኛል። አመለካከታቸውና አቀራረባቸው አውሮፓዊ ሰው ነው የሚያስታውሱኝ። ቁመናቸው ከመካከለኛ ቁመት በላይ የተሟላ የተደዳደለ ሰውነት ሲኖራቸው ወፍራምም አልነበሩም። ጸጉራቸው ጨብረር ያለ ሲሆን ፊታቸው እንደ ክብነት የቃጣውና አጠር ያለ በሥነ ሥርዓት የተቆረጠ ጺም አለበት። ግንባራቸው ሰፋ ያለ ሲሆን አይናቸው ገለጥ ያለ አመለካከት ከፈገግታ ጋር ያሳያል። ሃምሳ ዓመት ዕድሜ ያለፋቸው በቅርቡ ነው። ለሀያ አምስት ቀናት ቆይታ ባደረግንበት በዚህ ቦታ የደጃዝማች ጤንነት በየቀኑ እየተሻሻለ ሲሄድ ማየት አርክቶኛል። አበሻ ሲታመም የፀሐይ ብርሃን ሆነ ሌላ ብርሃን እንዳይጥልበት ራሱን ዘግቶ ነው የሚቀመጠው። ብርሃን ሲጥል አደገኛ ነው ተብሎ ነው የሚታመነው። በጨለማው ምክንያትና በታሸገው አየር ምክንያት በሽታው እየከፋ በመሄድ የማገገሚያ ጊዜው ይራዘማል። ከመጣው በሦስተኛው ቀን ግን ለአንድ ሰዓት የሚሆን ውጭ ወጥተው በመቀመጥ ንጹሕ አየር እንዲያገኙ አሳመንኳቸው። ከዚያ በፊት ደግሞ የድንኳኑ በር እንዲከፈትም መክሬ ይከፈት ጀመር። ውጭ ወጥተው በብርድ ልብስ ተሸፍነው የሚመች ወንበር ላይ መቀመጡን እየወደዱት ስለመጡም ቀኑን በብዛት በዚህ መልክ እንደተቀመጡ አሳለፉት። ብዙ ጊዜ እንቅልፍ ያስቸግራቸዋል። ያን ቀን ማታ ግን እንደወደቀ ግንድ ጥሩ እንቅልፍ ተኝተው እንዳደሩ በነጋታው ነገሩኝ። በእነዚህ ቀናትም እኔም የካምፑን አኗኗር ለማጥናት አጋጣሚ አገኘው። ከብዙዎች የደጃዝማች መኮንኖችና አዛዦችም ጋር ተዋወቅኩ። የመኮንኖችን የጀግንነት ታሪኮችና ለጌታቸው ያላቸውን ታማኝነት እሰማ ነበር። ሁሉም በደጃዝማች ዕድሜ ክልል ያሉ ሲሆን በ16 ዓመታቸው አጼ ምኒልክ የደጃዝማችነት ማዕረግ ሰጥተው የከፋ ገዥ ካደረጓቸው ጊዜ ጀምረው አብረው ያገለገሉ ናቸው። በብዙ ጦርነቶች ጎን ለጎን አብረው የተዋጉ ሲሆን እነዚህ ሁሉ ዓመታት በድል ሆነ በውድቀት ሳይለያዩ አብረው የቆዩ ናቸው። ቆራጥና የማያወላውሉ ወንዶች ናቸው። እኔም በቀላሉ ወደድኳቸው። በተጨማሪ ከደጃዝማች የንስሐ አባት አባ ጌታሁን ጋር ተዋወቅን። አባ ጌታሁን የዳባት ቤተ ክርስቲያን አለቃ ሲሆኑ ሀብታምና ተሰሚነት የነበራቸው ናቸው። መልካቸው እንደ ስዕል የጠራ የሚያምር ነው። የሚያሳዩት አንገት የደፋ አመለካከት ቢሆንም በውስጣቸው ኩራት እንዳለባቸው ያስታውቃል። ሁለታችን ግን ልብ ለልብ አልተገናኘንም። እኔ ያሰብኳቸው እንዳስመሳይ አድርጌ ሲሆን እሳቸው ደግሞ እምነት የለሽ ወይም ጸረ ሃይማኖት አድርገው ነው የሚያስቡኝ። ሁለት የማይገናኙና የማይተማመኑ አመለካከቶች ናቸው። ጥቅምት 23 ንጉሡ የነገሱበት ቀን ነበር። ቀኑን በማክበር ለአምስት ሺህ መኮንኖችና ወታደሮች ግብር ሊደረግ ነው። ሁለት ትላልቅ የሾላ ዛፎችን እንደ ጣራ በማድረግ በእንጨትና በቅጠል የታጠረ በአንድ ጊዜ አንድ ሺህ ሰዎች ማስተናገድ የሚችል ዳስ ተሰራ። የአካባቢው ገበሬዎች ከበዓሉ በፊት አምስት ሺህ እንጀራና ሀምሳ ጋን ጠላ እንዲያቀርቡ ግብር ተጥሎባቸው ነበር። የደጃዝማች አያሌው ወጥ ቤቶች በየጦር ግንባሩ አብረው የሚጓዙ ሰላሳ የሚሆኑ አገልጋይ ሴቶች ያሉበት ሲሆን ለድግሱ የሚያስፈልገውን ጠጅና ወጥ እንዲያዘጋጁ ኃላፊነት ተጥሎባቸዋል። አዳራሹ ውስጥ ለዝቅተኛ መኮንኖችና ለባለትዳር ወንዶች የተለየ ማዕድ ተዘጋጅቷል። እንደ ጠረጴዛ ሆኖ የተሰራው ከስር በተተከሉ ጉራጅ ግንዶች ላይ የተዘረጋ የቀርከሃ ሳጠራ ነው። ርዝመት ያለው ሲሆን ስፋቱ ከግማሽ ሜትር አይበልጥም። ላዩ ላይ እንደ ጠረጴዛ ልብስ ሸማ ተዘርግቶበታል። በአዳራሹ በአንድ በኩል ደግሞ ከፍ ያለ መድረክ ተዘጋጅቷል። ላዩ ምንጣፎች ተዘርግተውበታል። ያለቃው የደጃዝማች መቀመጫ ተለይቶ ይታወቃል። ምክንያቱም ምርጥ ምንጣፍ የተዘረጋበትና ሁል ጊዜ የሚቀመጡ ሁለት ትራሶች ስላሉበት ነው። መሶቦች ደግሞ በሚገባ ርቀት ተሰልፈው ተቀምጠዋል። እነዚህ ደግሞ ለተከበሩ እንግዶች ማዕድ መሆናቸው ነው። የደጃዝማች ቦታ ላይ መሶብ አልተቀመጠም። ደንቡ መሶቡ የሚመጣው ደጃዝማች ከተቀመጡ በኋላና መሶቡ እንዲቀርብ ትዕዛዝ ሲሰጡ ብቻ ነው። ይህም የሚደረገው በምግቡ ላይ መርዝ እንዳይደረግ ለመጠበቅ ነው። በኢትዮጵያ በዚያን ጊዜ ሰዎችን መመረዝ ደጋግሞ የሚታይ ነገር ነው። እንደሳቸው ከፍ ያለ ስልጣን ወይም ማዕረግ ያለው ሰው ከምቀኛና ከጠላቶች ሁል ጊዜ መጠንቀቅ አለበት። ሁሉም ከተዘጋጀ በኋላ ደጃዝማች በጥቂት አገልጋዮች ታጅበው ወደ አዳራሹ ገቡ። እሳቸው ቀጥሎ ደግሞ የክብር እንግዶች ወደ ውስጥ እንዲገቡ ተጠሩ። የክብር እንግዶችን ተከትለው የንስሐ አባት ገቡ። ሁሉም በደጃዝማች ግራና ቀኝ በኩል ተቀመጡ። ለእያንዳንዳቸው ከፊት ለፊታቸው የተከደኑና የተሸፈኑ መሶቦች ተቀምጠዋል። ሁሉም ተጋባዦች እንደ ማዕረጋቸው እየገቡ ተቀመጡ። ከደጅ በኩል ውሃ በማስታጠቢያ ይዞ የቆመ አገልጋይ ስለነበር ሁሉም ከመግባታቸው በፊት እጃቸውን ታጥበዋል። ደጃዝማች ምልክት እንደሰጡ ዋናው አሳላፊ በንጹህ ጨርቅ ላይ የተቀመጠ እንጀራ ይዞ ገባ። እሱን ተከትለው ሌሎች አሳላፊዎች የቀረውን ምግብና መጠጥ ይዘው ገቡ። ሁሉም እንግዶች ከተቀመጡበት ተነስተው ቆሙ። የደጃዝማች መሶብ ከቀረበና ከተከፈተ በኋላ የንስሐ አባትየው የቡራኬ ጸሎት አደረጉ። አሳላፊውም እንጀራውን ቆርሶ ከየወጡ አይነት ካራሰ በኋላ መሶብ ላይ አስቀመጠ። ደጃዝማችም ከእያንዳንዱ ቁራሽ ትንሽ ጉርሻ እያነሱ አሳላፊውን አጎረሱት። ለእሳቸው የሚቀርበው ምግብ አይነት መርዝ እንዳይደረግበት ኃላፊነቱ የራሱ የዋናው አሳላፊ ነው። ደጃዝማች መብላት ጀመሩና ለሌሎችም ምግብ እንዲጀምሩ ምልክት ሰጡ። ሌሎች ተጋባዦች የቀረበላቸውን መሶብ እየከፈቱ መብላት ጀመሩ። የነሱ መሶብ እንጀራና ወጡ አንድ ላይ ስለቀረበ ሳይቆዩ ወዲያውኑ መመገብ እንዲጀምሩ ይረዳቸዋል። ቀጥሎ ደግሞ የጠጅ አሳላፊው ጠጅ በማንቆርቆሪያ ይዞ ቀረበና ለደጃዝማች ከመቅዳቱ በፊት ራሱ መጀመሪያ መቅመስ ነበረበት። ስለዚህ በእፍኙ ላይ ትንሽ ከቀዳ በኋላ ፉት አርጎ ጠጣ። ጠላውም እንደዚሁ ለእንግዶቹ ይቀርብ ጀመር። ደጃዝማች ትንሽ ከበሉ በኋላ በር ላይ የቆመውን ሌላ ዋና አሳላፊ የትኞቹ እንግዶች ናቸው ወደ ውስጥ ያልገቡ ብለው ጠየቁ። ዋናው አሳላፊ የእንግዶቹን ስምና ማዕረግ በደንብ ማወቅ አለበት፣ አዲስ የመጡ ቢሆንም። ተከትሎም ደጃዝማች ውጭ የቀሩትን እንግዶች ማን ማንን ተከትሎ እንደሚገባና እንዴት እንደሚቀመጥ ትእዛዝ ሰጡ። አቀማመጥ ትልቅ ነገር ነው። አንድ እንግዳ በስህተት ያልሆነ ቦታ ወይም እንደ ማዕረጉ ካልተቀመጠ እንደ ስድብ ነው የሚቆጠረው። ሰዎቹ በቦታቸው እንዲቀመጡ በሚደረግበት ጊዜ ሌሎቹ ተራ አሳላፊዎች እንጀራና ወጥ በጠረጴዛው ላይ ማስቀመጥ ቀጠሉ። ከውጭ በኩል ደግሞ ከፍ ያለ ግርግርና የጩኸት ድምፅ ይሰማ ጀመር። ወደ ውስጥ ለመግባት ከሚጋፉት ወታደሮች ነበር የመጣው። እርቧቸዋል፣ እንደገና ደግሞ ምግቡ እነሱ ሳይደርሳቸው ያልቃል የሚል ፍራቻም አለባቸው። ሁለት በትር የያዙ ጠንካራ በር ጠባቂዎች በመግቢያው ግራና ቀኝ በኩል ቆመው የሚገባውን ሰው ይቆጣጠራሉ። ከዚህ በፊት እንዲህ አይነት ግብር ሲጣል ያላየ ሰው ቀጥሎ የሆነውን ነገር መረዳት ይቸግረዋል። ግርግርና ጫጫታው ተቀይሮ ወታደሮቹ እየተጋፉ ወደ አዳራሹ ዘለቁ። እርስ በርሳቸው እየጮሁና እየዘለሉ አንዱ ባንዱ ላይ መጋፋት ቀጠሉ። በትር የያዙት ጠባቂዎች በዱላቸውና በእጃቸው ዳሱን ጥሶ የሚገባውን ሰው በተቻለ አቅም ገፍተው ለመያዝ ይታገላሉ። በእንደዚህ አይነት ግርግር ዱላው የት እንደሚያርፍም አይታወቅም። ጭንቅላት ይፈረከሳል፣ ዓይን ይፈሳል። መሬት ላይ የወደቁ ሰዎች ደግሞ ተረግጠው ሕይወት ማለፍም ይደርሳል። ያለው ቦታ በሙሉ በእንግዶች ተይዞ ሲያልቅ ውጭ የቀሩት ውስጥ የገባው በልቶ እስኪወጣ ድረስ ተራቸውን የግድ መጠበቅ አለባቸው። በአጭር ጊዜ ውስጥ እንጀራና ወጡ ድራሹ ይጠፋል። ቀጥሎ የሚቀርበው ወይም ሁሉም የሚጠብቀው ዋናው ምርጥ ምግብ ጥሬ ስጋ ነው። ጥሬ ስጋውን ደጃዝማችና ታላላቅ እንግዶች ይጀምራሉ። ምርጥ ብልት እየተቆረጠ ይቀርብላቸዋል። ስጋውም በደንብ ከደለበ ከብት ነው የሚሆነው። ሌሎች ወታደሮች ስጋው ከማንኛውም ከብት ይምጣ ብቻ የተሰጣቸውን ብቻ መብላት ነው። ስጋውን ተሸክመው የሚዞሩ አገልጋዮች ናቸው። ስጋው በብልት በብልት ነው የሚቆረጠው። እያንዳንዱ ሰው አገልጋዮች አንጠልጥለው ከያዙት ስጋ በቢላዋ የእጅ ጭብጥ የሚያህል ከቆረጠ በኋላ ለጉርሻ የሚበቃውን ያህል በጥርሱ ነክሶ ይዞ በያዘው ቢላዋ ከስር ወደ ላይ ከጥርሱ አስጠግቶ ይቆርጣል። ይህ አይነቱ አበላል ልምድ ይጠይቃል። አለዚያ ከንፈርን ጨምሮ የአፍንጫን ጫፍ መቁረጥም ሊያስከትል ይችላል። መጀመሪያ ላየው ሰው የጥሬ ስጋው ሽታ በተጨማሪ የአውሬ ያህል አፍጠው ጥሬ ስጋውን የሚበሉትን ኢትዮጵያውያን ማየት በጣም የሚያስፈራ ነበር። የኋላ የኋላ ግን እኔም ራሴ መብላት ለመድኩና ጭራሹኑ እየወደድኩት መጣው። ለጦርነት ከወጣን ወዲህ ቪታሚን በሚጎላቸው የምግብ አይነቶች ተወስነን መክረም የግድ ነው። ስለዚህ እንደዚህ አይነት የሥጋ ምግብ በማግኘት ጤንነታችን ተጠብቆ መቆየት ይቻላል። በኢትዮጵያ ታሪክ ጥሬ ሥጋ መብላት የቆየ ጥንታዊ ባህል አይደለም። የተጀመረው በ16ኛው ክፍለ ዘመን በግራኝ አህመድ ወረራ ጊዜ ነው። በጣም አክራሪና ጨካኝ ስለነበር ክርስቲያኖችን እያሳደደ ሃይማኖታቸውን ክደው የእሱን እምነት ካልተቀበሉ ያሰቃይና ይገላቸው ነበር። ስለዚህ ሰዎች የግድ መሸሽና በየተራሮችና በየጫካው መደበቅ ነበረባቸው። ለመኖር ደግሞ ይዘዋቸው የሄዱትን የቤት እንስሳት መመገብ ነበረባቸው። ተደብቀው ስለሚኖሩ ግን እሳት ማንደድ አይችሉም። ስለዚህ የግድ ጥሬ ሥጋ መመገብ መጀመራቸውና መልመዳቸው የሚያስገርም አይሆንም። ቀላልም አማራጭ ነበር። እሳት አያስፈልግ፣ ማብሰያ ቁሳቁስ አያስፈልግ። እንስሳው ወዲያው እንደታረደ ጠጋ ብሎ ምግብ መጀመር ይቻላል። በስንፍና አመለካከት ቢሆን ያለ ድካም በቀላሉ የሚገኝ ነገር ሁል ጊዜ ጥሩ ነው። ጣዕሙም ቢሆን ጥሩ ነው። እንግዲህ በኢትዮጵያ ከዚህ በመነሳት ነው ጥሬ ሥጋ ተፈላጊ የምግብ አይነት የሆነው። ይሁን ሆኖ ይህ ምግብ ደግሞ የራሱ ጉዳትም አለው። ያም በኮሶ በሽታ መያዝ ነው። ሁሉም ዕድሜያቸው ከሁለት ዓመት በላይ የሆናቸው ኢትዮጵያውያን ቅድመ አያቶቻቸውን ጨምሮ ኮሶ አለባቸው። በኮሶ ያልተያዘ ሰው ይኖራል ብለው አያስቡም። እንግዲህ በኮሶ ያልተያዘ ሰው ቢኖር ከጤነኛ ሰውም አይቆጠር፣ ውቃቢው ጥሎት ሄዷል ነው የሚሉት። በእነሱ አስተሳሰብ የኮሶው ትል እንኳ ሰውየውን ማወቅ ወይም መቀበል አልፈቀደም። የኮሶው ትል ከመጠን በላይ እንዳያድግ ለማድረግ በየሁለት ወሩ መድኃኒት ይወሰዳል። ተወላጆቹ ብዙ ከእጽዋት አይነቶች መድኃኒቶች የሚጠቀሙ ቢሆንም እንደ ኮሶ ዛፍ በብዛት የሚጠቀሙት የለም። የዚህ ዛፍ ፍሬውም ሆነ አበባው ለጥቅም ይውላል። ይህ ተክል ከባህር ወለል ከ2500 ሜትር ከፍታ በታች ጭራሽ አይበቅልም። ስለዚህ መድኃኒቱ ከገበያም ይገዛል ወይም ተክሉ ከሚያድግበት አካባቢ ቀጥታ ይለቀማል። ለአንድ ሰው ለመድኃኒት የሚሰጠው የእጅ ጭብጥ የሚያህል ሲሆን መድኃኒቱ ከውሃ ወይም ከማር ጋር ተለውሶ ይደቆስና በጠዋት በባዶ ሆድ ይወሰዳል። የኮሶ መድኃኒት ኃይለኛም ነው። ሆድ ቁርጠትና ሰገራ የግድ ነው የሚመጣው። ብዙ ጊዜ ማጥወልወልም ያስከትላል። ኃይለኛ የሰገራ መመላለስ ቢያመጣም ጠቅላላው ትል እንዳለ ከነጭንቅላቱ አልፎ አልፎ ነው የሚወጣው። የኮሶ መድኃኒት መውሰድ እንደ ተቀደሰ ሥርዓት ስለሚቆጠር ሥርዓቱን ማደናቀፍ ወይም መረበሽ አይቻልም። መድኃኒት ከመወሰዱ ከአንድ ቀን በፊት ሰውየው ጓደኞቹን ይሰናበታል። በሚቀጥለው ቀን በጠዋት መድኃኒቱን ሲወስድ መድኃኒቱን ያዘጋጀው አንድ ሰው ብቻ ነው አብሮት የሚሆነው። ከዚያ በኋላ ብቻውን በር ዘግቶ ይቀመጣል። ሙሉ ቀን ከቤተሰብ በስተቀር ሌላ ሰው ዝር አይልም። አለበለዚያ ጥላ ይጥልበትና መድኃኒቱ ይረክሳል ወይም አይሰራም ይባላል። ይህ የጥላ ነገር የመጣው ቤቱ አንድ መግቢያ ብቻ ስላለው ብርሃን የሚገባው በዚያ በኩል ስለሆነ ሰው ከጋረደው ብርሃኑ ስለሚሸፈንም ነው። ጥላ አደገኛ ነው ተብሎ የሚታመነው ስለዚህ ነው። ጠያቂ ሳይመጣ ብቻ መሆን የሚፈለገው። በሌላ በኩልም ቢሆን የኮሶ መድኃኒት ሲወሰድ የሚደረገው ሥርዓት ሌላ ጠቀሜታ አለው። የኮሶ መድኃኒት የወሰደን ሰው ምንም አይነት ትዕዛዝ ወይም ሥራ መስጠት አይቻልም። በማንኛውም የሥልጣን ኃላፊነት ወይም ደረጃ ላይ ቢሆን የኮሶ መድኃኒት ከወሰደ ፈቃድ ይሰጠዋል። የኢትዮጵያ መንግሥታዊ ሥራ በዚህ በኮሶ መድኃኒት ምክንያት ምን ያህል እንደሚስተጓጎል ለማንም ግልጽ ነው። አገረ ገዥ፣ ሚኒስትር አሽከርና አገልጋዮችን ጨምሮ የኮሶ መድኃኒት በየጊዜው በመውሰድ ለብቻቸው ተከልለው ማንም ሳይረብሻቸው በሰላም ሲያጥወለውላቸው ይውላሉ።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።